ጤና ይስጥልኝ። ሁሉ ስፖርት ባካው ምልርዳው
ሄሎ፣ ሰላም ነው?
እግዚአብሔር ይመስገን።
እንትን ነበረ ከዛ ላይ ዲፖ ብር ያወርን አየር ላይ ቀረበ። ካሉላ ምንድን ነው ዊዝድሮ እያደረጉ ነው?
አዎ ድሮ እያደረኩ ያዝብን ይላል።
እሺ፣ ቴሌግራም ላይ ልከዋል?
አዎ ልካለሁ።
በዚህኛው ስልክ
አዎ ስልኩም አስቀምጫለሁ እዛ ነው በላይ ነው።
ቴሌግራም ላይ ላኩት። በዚህኛው ስልክ ነው?
አዎ አይደለም፣ በዚህ ስልክ ሳይሆን በተቆረጠ ስልክ ነው ያለው።
እሺ ንገሪኝ። ዜሮ ዘጠኝ አስራ አንድ አስራ ዘጠኝ አስራ አንድ አስራ ዘጠኝ ሰማንያ ሰባት ዘጠና ስድስት አስራ አንድ አስራ ዘጠኝ
ሰማንያ ሰባት ዘጠና ስድስት
አልመጣም። በዚህ ስልክ
አስራ አንድ አስራ ዘጠኝ ሰማንያ ሰባት ዘጠና ስድስት ዜሮ ዘጠኝ አስራ አንድ አስራ ዘጠኝ ሰማንያ ሰባት ዘጠና ስድስት
አልመጣም። በዚህ
አልመጣም።
ቴሌግራም ላይ አልመጣልንም።
በዛ አይደለም በዚህ ስልክ ነው የላኩት።
እኮ ቴሌግራም ላይ ላኩበትን ንገሩኝ እኮ ነው ያልኩት እኔ።
አንድ አርባ አምስት እ
ሲሳይ ነው ታ አ ተላልፎለታል። መልስ ስናገኝ እናሳውቆታለን።
አይ